ሰላም ሰላም፣ ጤና ይስጥልኝ ቤት ቤት ከዳር ነኝ። እባክዎ ምን ልርዳው?
Withdraw አርግቼ approve ለማድረግ ነው።
እሺ አንዴ ጠብቀኝ። እሺ አስተላልፍልህ።
እሺ እሺ።
ሄሎ ሄሎ።
አቤት።
እሺ ሰላም፣ ይቅርታ ምን ልርዳ?
Withdraw አርግቼ approve ለማድረግ ነው።
እሺ ቤት ቤት ስልክ ቁጥር የደወልክበት ነው? ኦ ይቅርታ፣ አዎ።
ንገረኛ እንዴ transfer እሺ።
ስለሆነ አወጣልኝም። እሺ ስልሳ
እሺ ስልሳ ስድስት እሺ አስራ ዘጠኝ እሺ ዘጠና ሁለት
ዛሬ ነው።
አ ስንት ብር?
ስድስት ብር
እሺ ጠብቀኝ እንዴ ፋድ አንዩ ነው አይደለ? Account number ኡ ዜሮ አዎ።
ዘጠኝ ስልሳ ስልሳ ስድስት አስራ ዘጠኝ ዘጠና ሁለት አ
እሺ confirm አድርጌላለሁ። ቻፓ ስለሆነ ትንሽ ሰዓት ይፈልጋል። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባልሃል እና ጠብቀው። እሺ እሺ አመሰግናለሁ።
አመሰግናለሁ። እሺ መልካም ምሽት።